hello ጤና ይስጥልኝ።
ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው።
አዎ ዶንኪ ቲዩብ እኔ የደወልኩት መረጃ ፈልጌ ነበረ። ዩቲዩብ ላይ ዩቲዩብ ያስተምራል እሸቱ አይደል?
አዎ አዎ።
እና ስንት ሰዓት ስንት ሰዓት ነው?
ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት
okay። price ኡ ስንት ነው? ዋጋው ስንት ነው?
አስራ አምስት ሺህ ብር
እሺ። ለስንት ቀን ነው? ለስንት ጊዜ ነው?
ለሶስት ወር በአንድ ሳ- በሳምንት ሶስት ቀን ማለት ነው።
okay። እሺ እማዬ አመሰግናለሁ።